አቤት
ሄሎ አቤት
እ አሸብር ወይ ቻኖል ያልታዘዘን ብለህ ነበር።
አዎ ብዬ ነበር።
ታዟል። እሺ እየተሰራልህ ነው። ጠብቀህ ውሰድ።
ደቂቃውን ግን አይተሽዋል።
እየተሰራልህ ነው። ጠብቀህ ውሰድ።
እንደዚህ እየተባለ እኮ ነው በእኛ ላይ እየተቆረጠ ማድረስ ያለበት ቻኖል ደቂቃ ስለማንወጣ ጠብቅና ውሰድ። እሺ አሸብር
ከዛስ ደቂቃው ካለፈ ምናምን ገና እኮ ነው ደቂቃው። አሸብር እነሱ እኮ እስከ ሰላሳ አምስት ደቂቃ ድረስ ነው ሰርታችሁ ስጡ የሚባሉት። አንተ እስከ ሰላሳ አምስት ደቂቃ ድረስ ካልደረሰልህ ደግሞ አሳውቀን ደውለህ። እነሱ እኔ- እስከ ሰላሳ አምስት እኮ- ደቂቃ ድረስ ነው ሰርታችሁ ስጡ የሚባለው።
እሺ እኛ እኮ ገና ሰላ ነው ሰዓቱ።
እኔ ጋር እኮ እኔ ጋር አስራ አራት ደቂቃ ስላላየ- ስላየሁት እኮ ነው የሚሄደው ገርጂ ነው ሰምተሻል አይደል እያወራለሁ አሸብር ጠብቅና ውሰድ። እሺ ቻኖሊ ትተናንወጣ